ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ናሲለኝ የተከተልኩት ነፍሴ ተማርካ ነው። ጠቢባን ያላዩት እውቀት ለእኔ ተገልጦ ነው። የጌታን የማዳን ሚስጥር ነፍሴ ተረድታው ነው ከወርቅ